Hello ማቴዎስ አቤት።
ከቢሮ ነበር የምደውልልህ።
እሺ፣ ረዴት የምትባል customer ኣችን እየደወለች ነበር ሳር ቤት።
እሺ።
የእሷን product አንተ ነው የያዝከው አይደለ?
አይደለም፣ አይደለም። ሳር ቤት እኛ የለንም ዛሬ። ሌላ ጠይቅ።
ማቲ ተብሎ እዚህ ጋር የተጻፈው እ፣ ያንተ አይ ወይ PDF ሆኖ የኔ የቆየም ተመላሽ ምናምን ሊሆን ይችላል።
እንዴ ፒዲኤፍ እኮ ነው። አዎ አዎ ፒዲኤፍ ሳር ቤት አልያዝንም ዛሬ እኛ። ወደ እንትን ወደ ፒያሳ ምናምን ነን እኛ።
መስቀል ፍላው ልደሳት ምናምን አይደለም የምትሄደው አይደለም
አንተ አትሄድ- መቅደስ ሚሎ ነው።
አንተ አትሄድም ወደዛ? ኖ አዎ መቅደስ እኛ- መቅደስ መቅደስ ሚሎ አትላም ነች።
አስቀምጠን ወጥተናል። ስቶር ረዴት የምትባላለች ረዴት ሚልም አልተቀበልንም። ፒዲኤፍ PDF ኡ የመቅ- ረዴት የመቅ- ተቀብለን ከመቅደስ ጋር እኩል እኮ ነው የተሰራው። መቅደስ ብርሃኔና ረዴት ብርሃኔ ተቀብለናል። ብርሃኔ እዚህ ልደታ ነች እሷ።
እኮ እና ታዲያ ለምን እንዴት ቀረች? ሶስት ናቸው የተሰጡት ለአንተ። ረዴት እንዴት የለችም?
አይደለም እ፣ ረዴት ብርሃኔ ብቻ ነው የተሰጠን እኛ እ፣ ረዴት ምናምን ትያት ሳር ቤት ሳር ቤት እና እዚህ ልደታ ምናምን ደግሞ እ።
አይገናኝም። ወደዛ መሄድ ሰው ይዞላት ሊሄድ ይችላል። መጀመሪያ እዛ ሰለሞን ገደዊ እና ጠይቅ በቃ እሺ።
እሺ።